ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳዎት?
ጤና ይስጥልኝ። ትናንት ወደ ቴሌብር ልክ የነበርና እሺ፣ ተቆርጠዋል። ቴሌብር ግን አልገባም።
ልከውልን ነበር አይደለ? ቴሌግራም ላይ
አላኩም አላኩም።
አንድ- ቴሌግራም ላይ
አዎ፣ ስድስት ከሀያ ነው የተቆረጠው።
እሺ፣ out ብዬው ማለት ነው። withdraw አድርጌ እሺ። የሁሉ ስፖርት account ውስጥ ይግቡና transaction አዎ።
history የሚል አለ። እዛ አዎ፣ ውስጥ አለ።
ገብተው ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
እሺ፣ እሺ፣ እንዳለ ማለት ነው።
አዎ withdraw ያደረኩትን withdraw ያደረጉትን ማለት ነው እና ከዛ የትኛው ደግሞ እንደሆነ አዎ፣ የትኛው እንደሆነ አዎ።
ዛሬ ምልክት ያርጉበትና የሁሉ ስፖርት ም።
ስልክ ቁጥር አድርገው አብረው ይላኩልን።
የምን የምን ስልክ ቁጥር ላድርገው የሁሉ ስፖርትን ስልክ ቁጥር የሚጠቀሙበት
የምልክበት text የምልክበት
አይደለም፣ የሁሉ ስፖርት ስልክ አልኩህ።
ቁጥር የሚጠቀሙበት okay፣ እሺ፣ እሺ፣ እሺ፣ የኔ እሱን ማለት አድርገው ነው። እሺ፣ አዎ እሱና እሺ፣ ፎቶን አድርገው ቴሌግራም ላይ ላኩልን። ቴሌግራማችን ደግሞ የጥያቄ ም።
ምልክት ዋጋ አለሉት።
እሺ፣ አዎ፣ አዎ፣ እልካለሁ። እሺ።
እሺ